Hello?
Hello. ሄሎ ሰላም ነው
ሰላም ጤና ይስጥልኝ።
እ- እንትን ልክ እንትን ሳንቲም ትላንትና ማታ ላይ ልኬ አልገባም ወደ እንትን ወደ deposit አድርገህ ነው?
እ?
deposit አድርገህ አዎ
እሺ፣ ይሄ ነው ቁጥርክ?
አዎ ይሄ ራሱ ነው።
እሺ። ትናንት ነው ያልከኛ?
አ- ትላንት አዎ። ከዛ በኋላ እንትን ያልኩ ገብቷል፣ ግን ከዛ በፊት ላይ ነበር መቶ ብር ልኬ እምቢ አለ።
እሺ። እንትን ልከህልን ነበር text ኡን እንዴ?
አዎ ልክ ያለው አላያችሁ? አዎ አይታችሁት እ፣ ስልክ ቁጥር ብላችሁኝ ስልክ ቁጥር ብ- ልኬ አላያችሁት። ከዛ እሺ፣ በኋላ ማን ልበል ስምክን?
አማን
አማን ማን ነው የሚለው? አማን ብቻ ነው?
አዎ አማኔ ነው የሚለው
ያው process ላይ ነው አሁንም የሚለው።
አዎ።
እስቲ hi ትለናለህ። ቴሌግራም ላይ አላገኘውክም።
እሺ እሺ እሺ እንትን እሺ እሺ፣ እኔ hi- ልኬ ነበር ራሱ እኮ እሺ hi እልሻለሁ እሺ